ሄሎ
ሄሎ፣
አቤት። ሰላም ጤና ይስጥልኝ።
ጤና ይስጥልኝ። Hello hello፣ አቤት። በሱ ነው መለፍራውት እ፣ ስልጠና እንትን አውጥታችሁ ነበርና ከደብረ ሰላም ነው የደወልኩልሽ። እስጢፋኖስ
የምን ስልጠና ነው የሰሙት?
ስልጠና አለ ተብሎ ግዕዝና አማርኛ ውዳሴ ማርያም የሚችል ምናምን የሚል ተለቆ እሱን ተመዝግብ ያለው እና እንዴት ነው ማውቀው እናንተ ጋር መድረሱን በ link ነበር የተመዘገብኩት
ምን ላይ ነው ማስታወቂያውን ያዩት?
እ
ማስታወቂያውን ምን ላይ ነው ያዩት?
ቴሌግራም ላይ ተለቆ
የምን ስልጠና ነው? የሚለው ስልጠናው እኛ ስልጠና አለ በቴሌግራም እና ተመዝገቡ የሚሉት አሁን እኮ ደውዬላት አርባ ስምንት ምናምን የሚል ስልክ አላነሳ ብላኝ እኮ ነው አናግራኝ ነበር።
ምን ነበረ የሚል ስልጠናው ማለት ያው ብዙ ስልጠና ስለሆነ ያለ ስልጠና መሰልጠንና ስራ መያዝ የምትፈልጉ ክፍያ ምናምን የለውም የሚል ማስታወቂያ ነው።
የሞግዚት የህፃናትን የመንከባከብ ስልጠና የሚለው ነው። የሙሴ እናት የሚለው አዎ አዎ ነበረ የተሰጠው።
አዎ። እና እንዴ ዝርዝሩን ለማወቅ ፈልጌ ነበር።
ያው ተመዝግበው ስልጠናው ሲደርስ እኛ እንደውላለን። ስልኮች ምናምን በቃ አንደውላለን።
እሺ እሺ እሺ እሺ እሺ እሺ እ